ሰላም እንላችኋለን። ዘሪቱ ከበደ ነኝ። አብረውኝ ሄኖክ ተመስገን በ upright bass፣ ዘካሪያስ ጌታሁን acoustic guitar፣ ሚካኤል ኃይሉ acoustic guitar፣ ሚሊዮን አድነው percussions ላይ፣ ስቴና ኤፍሬም እና ቤተል መንበሩ በድምፅ ያጅቡናል ከኔ ጋር። በጣም ነው የምናመሰግነው። ቀጥለን የምንጫወትላችሁን ሙዚቃ ልናስተዋውቃችሁ ነው። ስደተኛ ይባላል። በቅርቡ የወጣው የንጋት አልበም ውስጥ የተካተተ ነው። የተጻፈው እና በቀድሞ የተካተተው ግን Sweetness in the Belly የሚባል ፊልም ማጀቢያ እንዲሆን ነው የመሪ ገጸ ባህሪ በሆነችው ሴት ታሪክና በእሷ እጦት የፍቅር እጦት አግኝቶ ማጣት inspired ሆኖ የተጻፈ ዘፈን ነው። እንጫወትላችኋለን።
የማያውቁት አገር አይናፍቅም እኔም አንተን እስካይ ፍቅር አላውቅም የማያውቁት ነገር አይደምቅም ልቤ አንተን አውቆ ስትቀር ስብር እኔማ በእምነቴ በተጠበቅኩበት ደህና አልነበርኩም ሞይ እኔማ በክብሬ በተጠበቅኩበት ደህና አልነበርኩም ሞይ ነይ ብለህ ነይ ብለህ በፍቅር ሀባብለ አለውልሽ ብለ እፊቴ ተነጥፈ ነይ ብለ ነይ ብለ ቀልቤን አስኮብልለ ቤት አገኘው ልል ስል ተመልሰ ቀርተ ስደተኛ አረከው ልቤን ስደተኛ ስደተኛ አረከው ልቤን ስደተኛ ቅብዝ መስከርታታ ማረፊያ ቢስ እንደዋ የማያውቁት አገር አይናፍቅም እኔም አንተን እስካይ ፍቅር አላውቅም የማያውቁት ነገር አይለምቅም አንተ መተሄደ ልቤ ስብር መስሎኝ ነበር እኔን የምታስቀድመኝ ከሌላው ከሌላው መስሎኝ ነበር እኔን የምታስቀድመኝ ከሌላው ከሌላው አንተያየም ወይ ከአሁን በኋላ አትነካኝም ወይ አንዴ እንደገና መለየት ነው ወይ ከአሁን በኋላ ላፍታ ላይ ህሞይ አንዴ እንኳን እንደገና ስደተኛ አረከው ልቤን ስደተኛ ስደተኛ አረከው ልቤን ስደተኛ ቅብዝ ብዛታ ማረፊያ ቢስ እንደው ልቤን ራበው ፍቅርህ ራበው ልቤን ራበው ድምፅህ ራበው ልቤን ራበው ፍቅርህ ራበው ልቤን ራበው ሳቅህ ራበኝ